ጤና ይስጥልኝ። አርፌ ረዲት ነኝ። እባክዎ ምን ልርዳው?
አይ እንትን ነው የፈለገች ሲስተርዬ፣ እንትን ነው የምጫወት ነኝ፣ ጃምቦ ላይ ነኝ እኔ የምጫወት እዛ ትናንት ማታ በዚህ ሰዓት ላይ ፌርማማ ውስጥ አስወጣት ነው የፈለግኩ።
ወጪ ማድረግ እዛ ብሩ ፈልገው ነበር?
አዎ እስካሁን ብሩ ፕሮሴስ ፕሮሴስ ነው እያሉ
እሺ፣ ደንበኛችን ሙሉ ስሞተን ይንገሩኝ።
ምን አሉ ማን አሉ?
እኔ ስሙ አዎ ስሞተን ይንገሩኝ።
ጃምቦን ውስጥ ላይ ነው የጫወትኩ እኔ መሐመድ አብዱልቃድር ነው የሚባሉ እዛ በ- በአሁን ቁጥር ለማ- በአሁን ቁጥር ነው የጫወትኩ።
እሺ፣ ደንበኛችን ድምፁ ትንሽ ርቋል።
እሺ ሁለት ቦታ ነው አንድ ቦታ አንድ ሺህ ዘጠኝ መቶ ነው አንድ ደግሞ ስምንት መቶ ሰላሳ ሁለት ብር ነው።
አንድ ሺ ዘጠኝ መቶ ነው ያሉት።
አዎ አንድ የ- ፔር መጀመሪያው አንድ ሺህ ዘጠኝ መቶ ነው። እንደገና ሁለተኛ ጊዜ ስምንት መቶ ሰላሳ ሁለት ብር ነው። ሁለቱም ፕሮፊት ነው ያለው አልወጣ ማለት ነው።
እሺ፣ ደንበኛችን የሚመዘገቡት በዚህ ቁጥር ነው።
አዎ እዚህ ቁጥር ነው እሺ፣
እ?